ሄሎ ጤና ይስጥልን ብሽት ቤት
አብሮ ይስጥልን።
አለን አለን ሰላም ነው?
ይመስገነው።
እሺ ምን ነበር?
ዳዊት አሱሳ ነኝ።
እሺ ዳዊት እሺ ምን ነበረ?
ተስብሻ አለን አለሁ ኡ ተስብሽ ወጥቷል። አሁን ይቅርታ እሺ አሁን የወጣው እንወጣ አሃ ወጥቷል። አዎ ስብሰባ ተብሎ supervisor ነው የፈለከው ማነጋገር?
የሉም እሺ ጄሪ ላገናኘ እስቲ ያገናኝ።
ጄሪ connect አድርገሻል? connect አድርግ ነሽ አንድ ያናግር ዳዊት
ሄሎ
ሄሎ ጀሪ ወይ ዴቭ
ሰላም ነው አለ እንዴት ነክ?
ይመስገነው።
አለን እሺ ጂአሩ ማለት ነው እ
ሳተላይ እንትን አንድ ላይ መ- ከዲሽ ውጭ የለውም እንዴ?
እ፣ launcher አለ አንድ ላይ ከዲሽ ውጪ ማለት በ multi viewer ኡ አለ አይደል? እሱን ታውቀዋለህ ካ በ multi viewer ኡ እኮ በዲሽ ነው ወይስ ካለ dish?
I think በ dish ነው የሚሆነው። እኔም ያለ ዲሽ ያለ dish sorry sorry።
ያለ ዲሽ በአራቱንም game አንድ ላይ አዎ አዎ አዎ አዎ
እኮ ስለዚህ እሱን መጫን ይቻላል። አ ይቻላል። አዎ፣ በ launcher ኡ በ launcher ታደርገውና እ፣ እ።
ስትከፍተው አራቱንም አንድ ላይ ያመጣል። ልክ ዲሹ ላይ እንደሚያደርገው ማለት ነው።
ጥራቱም አሪፍ ነው።
አሪፍ ነው። አዎ የሚጠቀሙት shop ኦች አሉ። አዎ
ስለዚህ በቃ እሱን አድርጌ ልጫነው ማለት ነው።
ትችላለህ።
በቃ እሺ፣ አስተካክዬ ልክልሻለሁ። የኔ ዲስኩን በቃ እ፣ እንትኑ ብቻ shop ኡን ስሙን ብቻ ነው የሚያስፈልገን። ችግር የለውም። ከዛ game ኡን እዛ ላይ መጫን ነው።
shop ስም create አድርጊለት። እሺ አዲስ ነው።
አዎ በቃ እሺ። ስሙን እ፣ ምን- ማን ልበል ማለት በማን ስም create አድርገው? የቦታ ስም
ቦታ ስም ዝም ብለሽ እ፣ ማኦ በይው።
ማኦ።
አዎ እሺ በቃ እሺ።